Hello?
ሄሎ ፎቶ ነው እባክዎ የምንለዳው።
ብር ዊዝድሮ ሳደርግ ወስዶብኝ ነበር።
ቴሌግራም ላይ ልከዋል።
ልክ ያለው ቴሌግራም ላይም አላያችሁትም፣ ዝም አላችሁ። ከትናንት ወዲያ ነው
ቴሌግራም ላይ ላኩበት ስልክ አሁን የደወሉት ነው።
አይደለም፣ አስር ቤት ነው የሶስት የወሰደብኝም ማለት ነው።
ብሔረተኛ ስር
ሰባ ሶስት እሺ፣ ሰባ ሰባት
እሺ፣
ስልሳ ስምንት
ምንም ነገር የለም። አሁን በደወ አሁን በነገሩኝ ስልክ ቴሌግራም ላይ ላኩበትን ቁጥር ይንገሩኝ።
የቴሌግራም የላኩበት በዚህ ቁጥር ነው። በዚህ በራሱ ነው የወሰደብኝን ነው balance ብር የወሰደብኝን ቁጥር ነው የነገርኩሽ። የምጠቀምበት ቴሌግራም ማለት ነው።
ነበር ያልኩት።
የቴሌግራሙ ይሄኛው ነው የራሱ የደወልኩበት።
already successful ነው የላኩት transaction።
እ?
ሄሎ
አይ already successful የሆነ ነው የላኩት። already ወደ ቴሌ- ወደ- transaction የላኩት
እኮ አራት ሺህ ሁለት መቶ ብር withdraw ያደረኩት ማለት ነው።
እሱን ደግሞ አላኩልንም። ከ transaction note ላይ ላኩልን ፎቶ አንስተው ያልገባለት እኮ scree- እ- እ- screenshot ኡን ያልገባልኝን transaction screenshot ልላክልሽ ቴሌግራም ላይ አሁን አዎ እሺ እሺ